ሆዴን ማዘን ላንጀቴ ያዋየው እህህ ገደለኝ እኔስ ተሰቃየሁ እህህ ገደለኝ እኔስ ተሰቃየሁ ሆዴ የነደደ ስቄት ስመለሰ ሆዴ የበገነ ጥርሴም ሲመለሰ የሆዴን አንጀቴ የልቤን አንጀቴ ተቻወቀለሰ የሆዴን አንጀቴ የልቤን አንጀቴ መይተረዳለኝ ከቅፍሽ ወጥቼ ጎኔም ወዳጅ አጣ ልቤም አንቺን ገብቶ ላለው ሰው አልወጣ ምን አይን አለኝ እኔ ወደ አንቺስ በመጣ ምን አይን አለኝ እኔስ ወደ አንቺ የሚያመጣ ሲወደድ የጠላ ሲጨነቃል እንዴ ሲፈለግ የረሳ ሲናፍቃል እንዴ ምነው ይሉኝ ታጣ አልቆርጣለኝ ምነው ይሉኝ ታጣ አልችላለኝ ኑሮም አልሆን አለኝ ጠፋብኝ መላዬ ጠፋብኝ መላዬ ሀሳባችን ብሎ ተሳስቷል ገላዬ ተሳስቷል ገላዬ ምኑን ልግለጽልሽ ተይኞ ለላዬ ተይኞ ለላዬ ተይኞ ለላዬ ተይኞ ለላዬ እንደው በደፈናው ደካቷል ገላዬ ተይኞ ለላዬ ተይኞ ለላዬ ህመሜን ችግሬን ለልቤ እያዋየው የሆዴን ማዘን ላንጀቴ እያዋየው እህህ ገደለኝ እኔስ ተሰቃየሁ እህህ ገደለኝ እኔስ ተሰቃየሁ ስቄ ስመልሰው ሆዴን እያጋየው ጥርሴን ሲመልሰው ልቤን እያጋየው የሆዴን አንጀት የልቤን አንጀት የለኝም አወቅ የሆዴን ዘርዝሬ የአንጀቴን ዘርዝሬ ለማን ሰው ላዋል እምወድሽን ሰው እኔው ከቻው ትቼ አጫዋች አካሌ ኑብ አለሜን ትቼ ገሃነብ ዘለኩኝ ከቅፍሽ ወጥቼ ገሃነብ ገባሁኝ ከጉያሽ ወጥቼ ሲወደድ የጠላ ሲጨነቃል እንዴ ሲፈለግ የረሳ ሲናፍቃል እንዴ ምነው ይሉኝ ታጣፍ አልቆርጣለኝ ምነው ይሉኝ ታጣፍ አልችላለኝ አብሮኝ እንዳይመስልሽ የፊቱ ገላዬ የፊቱ ገላዬ ጸጥታ አስጨንቆ ተራክቷል ከላዬ ተራክቷል ከላዬ ዘርዝሬ ማዘልቀው ተይኞ ለላዬ ተይኞ ለላዬ ተይኝ ሆነ ላይ ተይኝ ሆነ ላይ ሐዘንሽን እምባሽን አንሺልኝ ከላይ ተይኝ ሆነ ላይ ተይኝ ሆነ ላይ ማርኝ ይቅር በይ ጠፍቶኛል መላይ ተይኝ ሆነ ላይ ተይኝ ሆነ ላይ ሐዘንሽን እምባሽን አንሺልኝ ከላይ ተይኝ ሆነ ላይ ተይኝ ሆነ ላይ ተስፋቷል ተስፋቷል ብቸኛው ገላይ Thank you.
ማቀርበው ምናለኝ ስጦታ ይሁዲን የሚያውቀው ያላንችን የለኝ ያላንችን የለኝ የሚደርስልኝ ያላንችን የለኝ ያላንችን የለኝ ምንም አልናገር እኔማ ምንም አልናገር ምንም አልናገር ከምስጋና በቀር ልበልሽ አዛኝ አዩለታሽ የችግር ደራሽ አዩለታሽ የዋንሽልኝ ሁሉ አዩለታሽ አይረሳም ጭራሽ አዩለታሽ ለደገፈኝ እጅሽ አዩለታሽ ጎኔ ተዳበሰው አዩለታሽ ካንጀቴ ከሆዴ አዩለታሽ ምስጋናው ይድረሰው አዩለታሽ አንቺ ገላ ዘመኔ አንቺ ገላ ዘመኔ አንቺ ገላ ዘመኔ አንቺ ገላ ዘመኔ አንቺ ገላ ዘመኔ እንዲህ ላውቃሽ ወዴ ማናለኝ ያላንቺስ ማናለኝ ማናለኝ እንግዲህ ማናለኝ ተጠቦ ተጨቁናለሁ የሚለኝ ምንዳንቺስ ማናለኝ ማናለኝ ያላንቺስ ማናለኝ ማናለኝ እንግዲህ ማናለኝ ተጠቦ ተጨቁን እንዳንቺ ሊሆነኝ ለጎኔስ ማናለኝ ምንም አይመልስ ያቺን ሱለታ ለዚህ ሲማቀርበ ምናለኝ ስጦታ ይሁዲን የሚያውቀው ያላንቺ የለኝ ያላንቺ የለኝ የሚደርስልኝ ያላንቺ የለኝ ያላንቺ የለኝ ምንም አልናገር እኔማ ምንም አልናገር ምንም አልናገር ከምስጋና በቀር ጊዜ ጎደለለ አዩለታሽ ከስሩ አስተካክለሽ አዩለታሽ ካለሽ አካፈች አዩለታሽ ፍቅርሽን አክለሽ አዩለታሽ እጄ ባዶ ሳለን አዩለታሽ የዋልሽልኝ በድን ባዩለታሽ ከሀሳቤ ማይጠፋ ባዩለታሽ ምንም ሙሉ ቢያልን ባዩለታሽ አንቺ ገና ዘመኔ እሱ ገና ዘመኔ እሱ ገና ዘመኔ አንቺ ገና ዘመኔ እሱ ገና ዘመኔ እዚህ ላውጣሽ ከወዴ አንቺ ገና ዘመኔ እሱ ገና ዘመኔ